ጤና ይስጥልኝ ስፖርት በአኮም ነርዳዎት ጤና ይስጥልኝ ደግሜ ደወልኩ። እንትን transaction history የሚል አላገኘሁም።
በ- በአማርኛ ነው የሚጠቀሙት?
አዎ አማርኛ ሆኖ አዎ። እስቲ ኮምፒውተሬ ጋር ከፍቼዋለሁ እና እሺ እስቲ ጋር ተጨማሪ ጋር የሚለው ውስጥ ይግቡ።
እ፣ ተጨማሪ ጋር እሺ እ፣ የዝውውር ታሪክ የሚል አለ። እዛ እ፣ promo- promotion፣ የቀጥታ ውይይት፣ በተደጋጋሚ የሚጠየቁ ጥያቄዎች፣ አይደለም የግል ከስር ፖሊሲ ተ- ተጨማሪ ከስር ተጨማሪ የምትል አለች። ላይ ያለውን ተጨማሪ ሳይሆን ከስር ያለው እ፣ ከስር እዚሁ እዚሁ እዚሁ እንትን ላይ በምንድን ነው? በ PC ነው የሚጠቀሙት?
አይ በ PC ከፍቼዋለሁ ያው ለእንትን በስልክ- ለ communication በስልኮት በሲ- እ፣ በ PC ከሆነ ሌላ ስለሆነ በስልኮት ላይ ከስር ተጨማሪ የምትል አለች። እዛ ውስጥ ገብተው የ transaction history የሚል ያገኛሉ።
okay ይለያያል ማለት ነው website ኡ በስልክ ሲሆን አዎ ኦኬ በስልክና በፒሲ ይለያያል።
እሺ እሺ እንግዲህ ያው በስልክ check ላድርገው እሺ thank you